ጤና ይስጥልኝ አድርጌ ሎዛ ነኝ ባኮ ምድርጋው
ሰላም ሰላም ከሜትሮፖሊ ካፌና ሬስቶራንት ነበር የምደውለው።
ከየት ሬስቶራንት አለኝ? ይቅርታ ሜትሮፖሊ ካፌና ሬስቶራንት ከሜትሮ። እሺ ደንበኛችን ምን ልርዳው?
እ፣ POS machine አችን እ፣ ከይቅርታ ጋር ቻርጀሩ ጠፍቷል እና እሺ
ሌላ ቻርጀር ብናደርገው ምንም ችግር አያመጣም። በሌላ ቻርጀር ገዝተን ብንገዛ ነበረ
በሌላ ቻርጀር ቢያደርጉት እ፣ ምንም አይሆንም። እ፣ power ኡ
አ፣ እሺ ደንበኛችን አንድ እዚህ ጋር ሌሎት ይቅርታ እሺ
ደንበኛችን መስመር ላይ ያሉ አለው እየሰማ ቻርጀሩን የትም ማግኘት አልቻሉም፣ ጠፍቶበታል።
ቻርጀሩ ጠፍቶብን customer service ን አናቀምለን እሺ ደንበኛችን የሚሆነው ከሆነ ሌላ ቻርጀርን ቢጠቀሙ ምንም አይደለም።
ችግር POS የለውም ማሽን የሚሆን ከሆነ አዎ ምንም ችግር አያመጣም። ሌላ ችግር አለ ሌላ ችግር አለው እ፣ ሌላ ችግር የለውም። ቻርጀሩ
እሺ እሺ ደንበኛችን እናመሰግናለን ስለሰጡን መረጃ። መልካም ቀን።